ሄሎማ ስልኮት ተቋረጠ። ደንበኛችን balance balance ዘጋቢ እሱ ችግር የለም። ዳሽ ቤት wallet ኦች ላይ transaction history አሉት አይደለ? ደንበኛችን አራት መቶ ብር withdraw እንዳደረጉ የሚያሳይ
አዎ።
እሷን screenshot ያነሱና አሁን በምነግረው ስልክ ቁጥር ቴሌግራም ላይ ይልኩልናል ደንበኛችን።
ቴሌግራም ላይ አዎ እኔ ስልክ ቁጥር እሰጥዎታለሁ። ስልክ ቁጥር ያዙ።
እሺ ንገር።
ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት በሌላ ስልክ ቁጥር ነው ችግር ግን የለውም።
ቴሌግራም ላይ።
ደንበኛችን ሲልኩልን ብቻ አዎ፣ ከታች ስሞትና ስልኮትን ይጻፉበት እሺ የእርሱ መሆኑን እንድናውቀው ማለት ነው።
እሺ እማዬ።
እሺ ሌላ የመረዳሁት ነገር ይኖራል?
ኧረ የለም እናቴ።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን ይሁንልዎት ደንበኛችን።
አሜን ለአንቺም ይሁን።